ሄሎ
ወይ ሽበሽ አቤት
ተብዩ ነው። በቃ እስኪ መልሰው። እሺ ምር አልቀበልም ብላለች።
አይ ኦልሬዲ እኮ አላወጣውም እኮማ አላወጣሁትም።
አ ገና እንደገባልኝ ነው የደወለችው
ስለዚህ በቃ ፈርምና እንትን በል ደውል።
ማለት
መፈረም አለብህ።
እኮ- ካንስል
አሀ ነው እኮ እኔ እኮ ወዲያው ነው የደወለችው። እንደገባልኝ ደወለች። አምስት ደቂቃም አል- አልቆ ሳይሆን ማለት ነው።
አዎ።
ስለዚህ ካላወጣው ለመፈረም- እንዴት ፈርማለሁማ
ካንስል እንዲደረግልን ነው።
ነው አዎ።
በቃ እሺ እሺ፣ እሺ።
እሺ እሺ ኧረ አይደለሁም እዛ ቻኖሊ ግዴታ